ጤና ይስጥልን ምክር ቤት ሄሎ ሄሎ እሺ፣ ሰላም ነው።
ሰላም
አሁን ቅርብ ሰዓት ላይ virtual እየተጫወትኩ ነበር እና እሺ
እ, ጨዋታዎች አጥፍታችኋል እንዴ?
አዎ ኬኖ እና spin online ላይ ነው
አይ ኬኖና spin ሳይሆን ሌላ የቦምብ አይነት ጨዋታ አለ።
አይ እኛ አላጠፋንም ኬኖ እና spin update እየተደረጉ ስለሆነ ነው ሌላ ይሰራል
ጠፋብኝ። አሁን እየተጫወትኩ የነበረው ሎጎ ተመልሼ ስገባ ጠፋብኝ።
እም፣ እንጃ። እስቲ ድጋሚ check አድርገው መልሰህ